hello ጤና ይስጥልን። bet bet
እንትን አቦ ብር deposit አድርጌ አምስት መቶ ብር አልመጣልኝ።
እሺ፣ በዚህ በደወሉበት ቁጥር ነው።
በደወልኩበት ነው።
መቼ
መቼ ማለት ከትናንት ወዲያ ማታ ማለት ነው።
ከትናንት ወዲያ?
አዎ ከቴሌ ብር ላይ ነው።
አይደለ በሰላሳ አንድ ነበር ያደረጉት
መሰለኛ። ማታ አምስት ሰዓት አምስት ሰዓት አራት ሰዓት አካባቢ ነው።
ከትናንት ወዲያ ነው።
አዎ ከትናንት ወዲያ
ስንት ብር ነው?
አምስት መቶ ብር ነው።
ማግኘት አልቻልኩም። አባ ከዘጠኝ ጀምሮ አየሁልህ። ከዘጠኝ እስከ ሁለት ድረስ አየሁት። የለም አምስት መቶ ብር ቀኑን አታውቀውም?
ቀኑን አላወቅኩትም፣ ግን በቃ ወይ check አድርገውና ቀኑን ንገረኛ ይሻላል።
እሺ ቆይ አይቼ እደውላለሁ።
አዎ ይኸውና ቀኑ ከዛ ንገረኝ።
እሺ message ኡ አለ እኔ ጋር የለም